hello hello፣ አይሰማም ride ሰ- ነበር እሺ መነሻ ቦታ የት ነው?
ሀያ ሁለት ማለት ነው እሺ ሀያ ሁለት ከዛ ወዴት ነው?
እ፣ ላ- ላፍቶ የሚባል ክለብ አለ ፊት ለፊት ነው።
እሺ ከዛ ወዴት ነው የምትሄዱት?
እ፣ ወደ ከተማ ቀዳማዊ ያነ ማለት ነው።
አደማውያን እሺ አሁን ነው ይደውላል እሺ